ጤና ይስጥልን። ቤት ቤት ረዴት ነኝ። የምንረዳው
ብር አስልኬ አልገባልኝም። deposit አድርጌ
እሺ፣ deposit ስታደርግ የደረሰ text አለ አይደለ?
አዎ፣ text ኡን ደግሞ text ቴሌግራም ላይ ላክልን።
ላኩኝ። አዎ እሺ፣ check እናደርገዋለን። አሁን በደወልክበት ስልክ ነው?
አዎ፣ አሁን በደወልኩበት ስልክ ቁጥራችሁ ያው ሰው እንትን አሁን ደውዬ ነበር ዜሮ ዘጠኝ ዜሮ ሶስት አርባ አራት
ሰላሳ ሰባት አርባ ሰባት አዎ አዎ።
እሺ እስቲ check አድርጊ።
እሺ፣
አየህ፣ መዝጋው።
አዎ፣ እሺ check እናደርገዋለን። ብዙ text
እሺ